hello ሰላም ጤና ይስጥልኝ
እግዚአብሔር ይመስገን። ሰላም
አለን ምን ልርዳዎት? ይሉኝ
አይ ዘጠኝ ሰማንያ አምስት ምናምን የሚለውን ላይ ማለት ነው የሆነ በቃ ትኬት በቃ reward ምናምን አለ ያ አዎ
እሱ በቃ እኔ በቃ ዝም ብዬ ሳምስግ A አስራ አራት ብዬ ሳምኩና በቃ wrong command ነው የተጻፋቸው አለ።
አዎ እንደዛ አይደለም ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው እሺ ሶስት ቁጥር ላይ ለመጫወት የሚል አለ። በትኬቱ ሲጫወቱ ነው የተ- እነዛን ሽልማት የሚያገኙት።
አሀ በትኬቱ ነው አዎ ሲጫወቱ ነው ላፕቶፕ፣ ስልክ አምስት ሺህ ብር የሚገኘው።
እሺ፣ በቃ ችግር የለም። እኔ እሺ መልካም እሺ